ሄሎ
ሄሎ
ሰላም ጤና ይስጥልን ቤት ቤት
ሞልቼ ድጋሜ አልወጣልኝ እንትን ምን ሰላም።
ነበረ deposit አድርገና
እ deposit አድርጌ
እሺ ስንት ብር ነበረ
መጀመሪያ መቶ ብር ከዛ ሀያ ብር
እሺ በዚህ ቁጥር ነው አዎ
እሺ ቼክ ላድርግልህ እሺ እሺ
እሺ ሄሎ
ሄሎ እ process ላይ ነው የሚለው ትንሽ ጠብቁን እሺ
መድኃኒት ነው ትንሽ እ መድኃኒት ነው ትንሽ ምን አልከኝ ትንሽ ምን ያህል ነው እ እርግጠኛ አይደለሁም ሰዓቱን
አይ፣ እ ትንሽ ሊቆይ ይችላል
እሺ
እሺ